Hello አመሰግናለሁ። ናቸው ሰላ ትንሽ መንገድ እስኪ ወደ መንገድ ሁኔታውን ለማጣራት ፈልጌ ነበር።
ወዴት ነው?
ወደ ገና ፓስፖርትም አላወጣውም አሜሪካ የመሄድ ሀሳብ ነበረኝ። እስከ ስንት ብር ቢጨርስ ነው? እና አንዳንድ ነገሮችን መንገዶች በምንድን ነው መሄድ የፈለጉት ወደ አሜሪካ? በትምህርት ነው? በስራ ነው? በጉብኝት ነው?
እም፣ በስራ ነው።
በስራ ነው።
አዎ መጀመሪያ ማለት ነው ከዛ ሀገር የቅጥር ደብዳቤ ማግኘት አለቦት፣ ወይም ቀጣሪ ድርጅት ማግኘት አለቦት።
ከዛ እሱን ደግሞ አዎ እዚህ ሆነው online apply ማድረግ ይችላሉ።
እሺ፣ በጉብኝት ከሆነ በጉብኝት ከሆነ ደግሞ በቱሪስት ከሆነ ራስዎት ወጪውን ችለው መሄድ ይችላሉ። ወይም ደግሞ እዛ ከዛ ሀገር ዘመድ ካሎት invitation letter ይልክሎትና process ኡን ይጀምራሉ ማለት ነው።
አ፣ አሁን ዘመድ እንኳን የለም፣ እዛ ዘመድ የለም ዘመድ እንኳን የለም። ወጪ እስከ ስንት ቢሆን አጠቃላይ?
exactly ቁጥሩን መናገር ባንችልም እዛ ሀገር ሄደው የሚያወጡትን አምስት ስድስት እጥፍ ቢኖሩት ይመከራል። bank statement ማለት ነው።
እንዴት እንዴት
እዛ ሀገር ለምሳሌ በወር ሁለ- ሁለት ሺህ አምስት መቶ ዶላር ቢያወጡ እዛ ሀገር ሄደው እሺ የእሱን አምስት ስድስት እጥፍ የሚሆን bank statement ያስፈልጎታል።
አ፣ እሺ እንደዛ ከሆነ ለምሳ- አጠቃላይ የሚያስፈልገው ወጪ ማለት ነው።
አዎ እና ደግሞ ለቪዛም ይከፍላሉ።
ያ ማለት ቢያንስ አንድ ሚሊዮን ይበላል።
እንደዛ ብለን ለመናገር አንችልም ቁጥሩን።
አ፣ ቁጥሩ መገመት አይቻልም።
አዎ አዎ
እሺ ሌላ ሀገራት ለምሳሌ የሚቀንሱም አሉ። በዛ በተመለ
ከገንዘብ አቋያ ሳይሆን ምናልባት ዱባይ process ኡ የ processing time ኡ ትንሽ አጠር ይላል።
ሀይ ዱባዩ፣ አዎ
ሌላዎቹ ሁሉም በዚህ መልክ ነው ማለት ነው።
አዎ የዱባይም በዚሁ መልክ ነው፣ ግን የ processing time ኡ ያጥራል ነው ጊዜው።
አሀ።
አዎ አይ ይሄኛው በቃ አጠቃላይ አሁን አንድ ያለ አማራጭ በጉብኝት ወይ በስራ ከሆነ ለስራ ከሆነ እዛ እንትን ማግኘት ግዴታ ነው።
ስራ ማግኘት ግዴታ ነው። እሱን ግን እዚህ ሀገር ሁሉ online apply ማድረግ ይችላሉ። ከዛ ልክ ሲያገኙ የቅጥር ደብዳቤ ነው የቪዛ process የሚጀምሩት።
አሀ። በቃ ጉብኝት ከሆነ ግን ግዴታ ወጪውን መቻል ነው ማለት ነው።
ራ- ራስዎት ወጪውን ችለው ሆቴሉን book አድርገው ምናምን ነው የሚሄዱት ከዚህ።
እዚህ አዎ
ጥሩ ነው። እሺ አይ አመሰግናለሁ። መረጃ እ፣ ተጨማሪ ጥያቄ ያሉት?
ተጨማሪ ሌላ የለኝም። በቃ እዛ ለመሄድና እኔ የሚያስፈልገው ብሩን ልኬና አንድ የመንገዱን ሁኔታ እንትን ለማለት ነው። ግን መጀመሪያ ግዴታ ፓስፖርቱን በእጄ ማድረግ አለብኝ አይደል?
አዎ ፓስፖርት ግዴታ ነው። መጀመሪያ ፓስፖርት ሊኖሩት ይገባል።
በእጄ ከዛ በኋላ ፓስፖርቱን ይዤ ነገሮችን መከታተል እችላለሁ ማለት ነው።
አዎ አዎ መከታተል ይችላሉ ነገሮችን።
አይ አመሰግናለሁ። ሌላ የለም።
እሺ፣ ወደ ሄሊ ቪዛ ስለደወሉ እናመሰግናለን። መልካም ምሽት።
እኔም በጣም ነው እሺ